ጤና ይስጥልኝ ቤት ዲቦራ ነኝ። እባክዎ ምን ልርዳው?
ሄሎ አቤት
ሲስተር ገና ብንድ ነው ላከ ብስት ቤት እ
ገና ብንድ ነው ብንድ።
ፔንዲንግ ላይ ነው።
አዎ እሺ ይገባል። አባ ትንሽ ጠብቀው፣ ሲስተም ትንሽ አስቸግሮ ነው።
እሺ ትናንትና አሁን አሁን እንደዛ ነው።
እሺ ይገባል አለ። እሺ ትንሽ ጠብቀው እንደሚ
ዲቦስ ነው የምፈልገው ዲቦስ deposit ነው።
አዎ deposit ነው የምፈልገው አዎ deposit ነው የምፈልገው አይ እሺ ትንሽ check አድርገውና ካልገባ መልሰህ ደውልልን። እሺ አይ አይ